ይህም ቤተሰቤት ሰባ ነኝ። እባክዎ ምን ልርዳ?
ጤና ይስጥልን እህቴ።
አብረሽ ትልኝ
እንትን ነበረች የሀያ አራት ሰዓት ጠብቅ ተብዬ ነበር ኳስ
ኳስ ምን ሆነብህ ነው?
ሁለቱ ማለት አምስቱ አልፎ አለኝ ቦ- እንትን ሁለቱ ነው የቀረ።
እሺ ካሸር ኮዱን ትነግረኛለህ?
እሺ አስራ ሶስት ሀምሳ ሶስት አስራ ሶስት ሀምሳ ሶስት
አስራ ሰላ- ሰላሳ ሶስት አርባ ሁለት
ወይ ዶኖ ሮዲ ወይ ዶኖ አለ
እ?
በቃ እ፣ አሸንፈዋል። ይህን
አ ስምመቶ ያለ ብር አሸንፈዋል።
እሺ እና ታዲያ ስንት ነው የሚቀነሰው?
ምን እኮ በቃ already ስምንት መቶ ምናለ ብር አሸንፈዋል። የተቀነሰ ተቀንሾ ሄደህ መውሰድ ትችላለህ።
ስንት ብር?
ስምንት መቶ ሀያ ሁለት ብር ሄደህ መውሰድ ትችላለህ።
አ ስምንት መቶ ሀያ ሁለት ብር ነው የምትወስጂው ማለት ነው?
አዎ
እሺ
ስለደወሉ እናመሰግናለን። መልካም ቀን።
አሜን።